ሄሎ ጤና ይስጥልኝ ቃል ኪዳኔ ከብስቲ ቤት ምን ልርዶ?
ቃል ኪዳን ሰላም ነሽ?
ሰላም ምን ልርዶ?
በናትሽ የትናንትና ጨዋታ እሺ
ራንጀርስ እና ሁለት ስኮትላንድ ቦስቦን እንትን ነበራል።
በቃ ፖስትፖንድ ከሆነ ሀያ አራት ሰዓት ሲሞላ ይታረማል።
ምንድን ነው ሁለት ያ ሁለት ቲም ማለት ነው ራንጀርስ ያኛው ማለት ነው። ቦይንቱ ደግሞ ትንሽ ስለሆነ ብዙ ብር ይቆርጣል። በጣም ትንሽ ነው point ኦች አንድ ያካፍሉት ዋናው total odd ኡን አሁን ከተጫወቱ ተጫወቱ ነው፣ ካልተጫወቱ ግን total odd ኡ አለ አይደለ? አጠቃላዩ
አዎ እሱን በሱ ጨዋታ odd ያካፍሉትና አዎ አዎ
አዎ በቃ ራንጀርስ one point one ነው፣ ያኛ ደግሞ one point one five ነው። በጣም ትንሽ point ነው።
እስቲ ያካፍሉት እና check ያርጉት። ከዛ ግን በኋላ ይታረማል፣ ይጠብቁ።
እሺ ከዛ የሁለቱም የሁለቱም team ጀምሬ አካፍላለሁ አይደል? ሶስት ነው አይደል?
ምን አሉ?
የሁለት team point ኡ ጀምሬ ክፍሉ መካፈል ነው አይደለም? total odd ኦ አለ አይደለ?
አዎ ከዛ lost የሆነው ጨዋታ አለ አይደለ?
loss ይቅርታ፣ ቡ አሁን የተራዘመው ጨዋታ አዎ አዎ አዎ።
ከዛ በሱ ኦድ ያካፍሉት፣ አጠቃላዩን ለሱ ያካፍሉት።
አየ እሺ መልካም ቀን። እሺ